ሄሎ ሄሎ ወይ ቤቲ እ ከበደ ሰላም ነው?
እግዚአብሔር ይመስገን እንዴት ነሽ?
አለን እግዚአብሔር ይመስገን። እ አሁን ለምሳሌ እንትን ላይ normal PC ላይ ማለት ነው በ Google በ Chrome አይደለ የ cashier ሯን account login አድርጋችሁ የምትጠቀሙት አዎ ልክ እንደዛ ስልክህ ላይ በግር- በ Chrome ማለት ነው ያንተን okay።
የ agent ቱን account login ታደርግበታለህ። ከዛ የዚህ- እዛ ላይ ያንተን የኤጀንቱን የካሸሯን ሳይሆን ያንተን የኤጀንቱን የሱቁን የተላከልህን okay፣ አሁን አሁን ልላ ይላካል no አይ ተልኮልሃል እኮ already የ agent ቱ አንተ የምትከታተልበት አልተላከልህም እንዴ?
ተ- ተልኮልኛል ሁለት ነው የተላከልክ፣ አንዴ cashier አዎ።
አንዴ አንተ።
አንድ agent agent አለኝ አዎ በቃ በ agent ቱ login ታደርግና እዛ ላይ መከታተል ትችላለህ። እሺ በስልክ
ገባ ገብቼ ሁላ ያለው ግን ስለ virtual እኮ የሚያሳየኝ ነገር ብዙም አላገኝም። ለዛ ምን አልከኝ?
ስለ virtual ነገር የሚያሳየኝ ነገር አላየውም፣ አላገኝም። ገባለሁ shop ን አይደለ የአንተ shop የኔ ስፖርትና virtual ነው።
virtual ም አለክ።
አዎ የ virtual እንኳን የስፖርትም እየተከታተልኩ ነው በስልክ።
okay የ virtual ኡ ነው እንዴ?
አዎ የ virtual እንኳን አልኩሽ።
የ virtual ነው አዎ virtual ም አለው።
አ- አ- okay እሱን እኮ ነው እሱን አላገኘውም። ያኛውማ virtual፣ እየተከታተልኩ እ፣ Kiron ነው ወይስ GR ነው?
GR ነው GR ነው።
GR አዎ
ከበደ ወላይታ አዎ ከበደ ወላይታ አረካ shop የሚል ወይም አረካ shop አረካ ከበዳ እ፣ እ፣ እ፣ ምን አዎ አልከኝ?
ከበደ normally admin ም ከበደ ወላይታ ነው አንዴ የምለው።
ከበደ ምን አልከኝ? እ፣ ከ- ከበደ ነው ወላይታ አይደለም አይ የ GR back office back office አዎ፣ እሱ ነው።
አይ- አይ- አይመ- አይመስለኝም። መከታተል አልቻልኩም። አ- ተከታትዬ አታውቅማ ከዚህ በፊት ከዚህ በፊት አላውቅም። የ virtual የስፖርትማ እየተከታተልኩ ነው።
አልተሰጠውም። ቆይ አንዴ እሺ፣ ከበደ ም- ቆይ አንዴ አትዝጋው።
ኧረ አልዘጋም። እሺ ጄ የ- ለከበደ ወላይታ back office GR አልተላከለትማ። እዚህኛው ላይ ወደ ላይ ሳየው አልተላከለትም። ምናልባት ይሄ በፊቱ ላይ ተልኮ ከሆነ ታስታውሻለሽ? እስቲ ያ ማናጀር ላይ የሚሆነው ያ GR አልተላከለትም፣ አልተከፈተም። አዎ አልተከፈተለትም።
ልክ ነው።
አረካ የሚለው ብቻ ነው ያለው። አ?
አዎ አረካ ብቻ ነው ምን ስለዚህ ይጠብቅ።
አዎ እሺ በቃ እንደዛ ከሆነ እ፣ hello ከበደ ወይ እየሰማሁ ነው።
ትንሽ ትንሽ ጠብቅና ይላክልሃል። እሺ እንዳቀላክ ችግር ከዛ የለም።
በቃ ቴሌግራም ላይ link ኩን link ኩ ይላክልክና ከነ password ዱ ምናምን ይላክልክና እንትን ትላለክ። እሺ ችግር የለም።
ትከታተላለህ።
እሺ thank እሺ እሺ እሺ ከበደ ጄሪ አለች ግን አዎ ጄ አለች።
ሰላም በያት። እሺ ጠፍታለች። እኔም ተጠፋት እሺ እሺ